ሄሎ ጤና ይስጥልን። ሄሎ ሄሎ ሄሎ ይስጥልን ቤት ቤት
ሰላም ነው። እንትን ነበረ ከጎንደር የምደውል ቁጥር በአንድ የወደቀ ምናምን መሰለኝ እሺ ንገረኝ እስቲ cashier code ዘጠና ሰባት
እሺ ዘጠና ሰባት ሰላሳ ሁለት እሺ መቶ ዘጠና ሰባት
መቶ ዘጠና ሰባት አ
በአራት ነው የወደቀው። እሺ ይሄ ሄሎ ሄሎ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን